ነው። ሰላም ጤና ይስጥልኝ። በስት ቤት አብሮ አስጥልን። ሰላም ሲሳ እግዚአብሔር ይመስገን አለሽ? እንዴት ነው ወይ አለን ይመስገን።
አለን መፈልገም ማለት ነው።
እሺ ከበደ ነህ?
አ ማን ልበል አንተን? አባ
እኔ ሀምሳ ነው ስሙ እ እ ሀምሳ ሀምሳ ይበላሉ እና መፈልገም ማለት ምን ነበረ? እሺ እኔ በስበት ለአካውንቲ ግሪያ ሁለት ሁለት ሺህ ስምንት መቶ ሀያ አምስት አለ
ሁለት ሺህ ሁለት ሺህ ስምንት መቶ ሀያ አምስት ብር ሀያ አምስት ብር አለው።
እሺ ከዛ withdraw ወደ ቴሌ ብር ለማድረግ ፈልጋለሁ። በአይኔ እሺ እሺ። ከዛ ምን ቴሌ ይልሃል?
ብር ላስገባ እዛ እያለ ወደ ቴሌ ብር አዝ- አዙሩ እ
ወደ withdraw ለማድረግ ፈልጋለሁ።
እኮ እሺ ምን ምን አለክ ታዲያ? withdraw ለማድረግ ስትሞክር ምን አለክ?
እዚህ እኔ እምቢ ይላል።
ምን ይልሃል?
እምቢ አ- እኔ አሁንም ያሉ ነው withdraw ሲያደርግ ሲሞክረ ማለት ነው።
እስኪ screenshot አድርገህ ምን እያለክ እንደሆነ ትልክልኛለህ?
አዎ እዚህ ቴሌ ቴሌ- ቴሌግራም ላይ ለክቻለሁ።
ልከኸዋል?
አዎ ማን ነው የቴሌግራም ስምክ? ማን ነው
ሀምሳ ይባላለሁ።
ማ ሀምሳ ሀምሳ
ማ ማ
ሀም- ሀምሳ ሀምሳ ሀምሴ ማ
መሐመድ መሐመድ አዎ
ሀምሴ መሐመድ። እሺ ቤት ቤት ቁጥርህን ንገረኝ። ዜሮ ዘጠኝ
ዜሮ ዘጠኝ እህ
አስራ አምስት እህ
የቤተሰበት ነው አዎ አዎ ሀምሳ ዜሮ ዘጠኝ ሀምሳ ሶስት እሺ
ዜሮ አንድ እህ
አርባ አምስት አስራ ሶስት
Okay። እሺ ቆይ አንዴ ላስተላልፍልክ። እሺ አንዴ ኦኬ ረድ አውሪው አንዴ ልጅ አንቺ ነሽ።